እንዴ ጤና ይስጥልኝ።
ticket check ለማድረግ ነበር። ሄሎ ሄሎ፣ እሺ ቆይ አንድ ጊዜ
አ ልንገርሽ ቁጥር ይቅርታ፣ አንድ ጊዜ ትነግረኛለሽ? እሺ ቆይ እሺ
ትምህርት ቤት ምን ልርዶ?
ሄሎ
ሄሎ፣ አ ልንገርሽ እና
እሺ ምን ነበር?
code ticket check ለማድረግ እሺ
አስራ አንድ
እሺ
ሰላሳ ሶስት
እሺ
ዘጠና አንድ
እሺ ዘጠና ዘጠኝ
እሺ፣ ልወስድ ነው በሶስት ጨዋታ።
እንትን ብሏል ወድቋል።
አዎ እሺ ሌላ ልንገርሽ ይላል።
ቁጥር እሺ አለ አስራ አንድ እሺ
ሰላሳ አምስት እሺ
አርባ አራት ሰማንያ ስምንት
እሺ ይህም ልወስድ ነው። በአንድ ጨዋታ ቦነስ የለውም።
ሊል ነው የጣለኝ አይደል?